Hello ጤና ይስጥልኝ ዲኤስቲቪ ስራ ደግሞ አብሮ ይስጥልን። እንትን cash out withdraw አድርጌ ነበርና እሺ አልገባልኝም።
ምን አልከኝ?
withdraw አድርጌ ወደ account አልገባልኝም።
መቼ ነው አሁን ትንሽ
ስልክ ንገረኝ። አሁን የደወልክበት ስልክ ነው?
አዎ፣ በዚህ ስል
ገብቶላል። እሺ አሁን ወንድሜ
ኦኬ። እሺ ቴንኪው